ሄሎ ሄሎ ወይ ዜሮ አንበሳ እየደወልክ ነበረ?
አሹዬ፣ አዎ እኔ ነኝ።
እሺ አይ ሳዲቅ ነኝ።
መልሰው። ሳዲቅ ሄሎ እሺ አ- ወይ እንትን ምንድን ነው ኦርደር ዘሩና ናፍቶላችሁ ብሎ ነበር መሰለኝ እና ማ- ትክክል ነው ተብሎ ነው ሶስት ነጥብ ሶስት ኪሎ ሜትር ሀምሳ አምስት ብር ነው ያሰበለት
ኦርደር ነበር እስኪ ንገረኝ።
ኦርደር ነምበሩ እሺ እ፣ ሀምሳ አራት ዜሮ አንድ
ሀምሳ አራት አንድ አምስት እኮ ነው እያሰበለት ያለው ሳዲቅ ሀምሳ አምስት ብር ነው ያሰበለት ሶስት ነጥብ ሶስት ኪሎ ሜትር እኮ ሀምሳ አምስት ነው እያሰበለት ያለው አ- ነው የምልህ።
አ- አዎ ሀምሳ አምስት ብር ነው ሀምሳ አምስት ነው እኮ ሀምሳ አምስት ብር ነው የሚለው ሀምሳ አምስት ብር ልክ እኮ ነው ሶስት ነጥብ ሶስት ኪሎ ሜትር ሀምሳ አምስት ብር እኮ ነው ሳዲቅ። ስንት ብር ነው?
አይደለም ኬት ከሁለት ነው እስከ ሶስት ኪሎ የምነሳው?
ከአንግላ በርገር የት ከአራት ኪሎ አካባቢ ነው? ከአራት ኪሎ አራት ኪሎ አ ኦኬ ቆይ እሺ፣ እንደዛ ከሆነ ቆይ ድጋሚ ል- ል- ወይስ እኔ ነኝ? እኔ ቼክ ላድርግ።
ለረሰሽኝ ነው? ኧረ ሴት ኧረ ተይ ኧረ መደወል መሰረት መደወል የለሽ መደወል እኮ መደወል ብታው ረሰሽኝ አረሳሁትም።
ነው እና አረስ አረሳው ክላዲክ እሺ መሰረት ነኝ እሺ ትገለታለሁ።
መሲ እሺ እሺ እሺ